Nu lyssnar vi på Amarinja, etiopiska språk.
Yeah, yeah, yeah.
ናት ልጅት ከድሬ ናት ቆንጂት ከሐረር ናት ሸጋ ሸጋ ሸዋን አካልዬ አባሳብ የዋኘው አዲስ ሸገር መሃል ሰዋየው ልጃዩ ሸግ ከሐረር ናት ልጅት ከድሬ ናት ቆንጂት ከሐረር ናት ሸጋ ሸጋ ሸዋን አካልዬ አባሳብ የዋኘው አድሽ ገርመሃል ሰዋየው ልጃዩ የፍቅር ሀገር ነው አቤት አቤት አቤት የተዋለድሽበት አቤት አቤት ደግ ደግ ካፈራው አቤት አቤት አቤት ደስታ ከሞላበት አቤት አቤት የሸጋ ሀገር ነው አቤት አቤት አቤት የተነገረለት አቤት አቤት ሐረር አዋሽ ማዶ አቤት አቤት አቤት ቆንጆ ልጅ የሞላበት አቤት አቤት ይቀልጠፍጠፍ ይልና አቤት አቤት አቤት ሻምጥስ ከጎኔ አቤት አቤት እለኛለሁ የለሁም አቤት አቤት አቤት አቤት አቤት ያኔ አቤት አቤት ይፈቅር እንዲህ ያምራል አቤት አቤት ካገር አቤት ሲውሉ አቤት አቤት ይቃወማም አበባ አቤት አቤት አዲስ አቤት ወቅት እያሉ አቤት አቤት ሐረርም ሐረር ናት የፍቅር ሀገር አዲስ ለየት ይላል መውደድ ሲጀምር
ድሬ ጉዳይ ኖሮት ልቤ ገሰገሰ እረፍት አያገኝም ፈጥኖ ካልደረሰ እሰየኔ ሸጋ የኔ ሎጋ ድንገት ያሸው ልቤን ሲዘናጋ
ሰየኔ ሸካኝ ሮጋ ድንገት ያስከብልኝ ስዘናጋ ልቤ ድሬ ወንዶ ያውቀረልሽ ከዚናም ዝናብ ስር ተነጥፎልሽ ሰየኔ ሸካኝ ሮጋ ድንገት ያስከብልኝ ስዘናጋ
ግባ ሐረር ልቤ ክረም ጨርጨር ድሬ ደርሰው ለከ መቃላዶ
ስንቱ ስንቱ ልበል ስንቱ የአዲስ ልጅ ማራለው ካንበል
ሸግ ከሐረር ናት ልጅት ከድሬ ናት ቆንጂት ከሐረር ናት ሸጋር ሸጋር ሸዋን አካልዬ አባሳብ የዋኘው አዲስ ሸገር መሃል ሰዋየው ልጃዩ ሸግ ከሐረር ናት ልጅት ከድሬ ናት ቆንጂት ከሐረር ናት ሸጋር ሸጋር ሸዋን አካልዬ አባሳብ የዋኘው አዲስ ሸገር መሃል ሰዋየው ልጃዩ ይህ ሀገር ለምለም አቤት አቤት አቤት ጥጋብ የሞላበት አቤት አቤት የቡናው አበባ አቤት አቤት አቤት ሽታው ካወደበት አቤት አቤት ሰው እንደ ሺ ማራኪ አቤት አቤት አቤት ሳታልሜ ገዳይ አቤት አቤት ሐረር ትዝ ይለኛል አቤት አቤት አቤት ያንችን ሳይ ያንችን ሳይ አቤት አቤት የሸዋ ወንዛ ወንዙ አቤት አቤት አቤት አፈራ መለሉ አቤት አቤት የአዲስ አበባ ላይ አቤት አቤት ሲያመት አቤት አስኮብልሎ አቤት አቤት የአዲስ አበባው ልጅ አቤት አቤት አቤት የማይጠገበው አቤት አቤት ይበትልም እያለ አቤት አቤት አቤት አቤት አቤት ድሬ ጉዳይ ኖሮት ልቤ ገሰገሰ እረፍት አያገኝም ፈጥኖ ካልደረሰ እሰየኔ ሸጋ የኔ ኖጋ ድንገት ያሽው ልቤን ሲዘናጋ
ሰይኔ ሸጋ ሜሎታ ድንገት ያስገው ልብን
ያገር ልጅ أنا يا قريب.
እኔን ያገር ልጅ أنا نا نا.
እኔን የደር ልጅ أنا يا قريب.
ያየየ نا نا نا.
አይድሬ
ላግኝሽ ማታ ማታ ላግኝሽ ማታ ማታ እኔ ማታ ማታ ማታ ማታ ላግኝሽ ማታ ማታ ላግኝሽ ማታ ማታ እኔ ማታ ማታ ማታ ማታ ሌሊ ማታ ማታ ማታ ላግኝሽ ማታ ማታ ላግኝሽ ማታ ማታ እኔ ማታ ማታ ማታ ማታ አልጠገብኩሽም በቀኑ ብቻ ላግኝሽ ማታ ማታ ላግኝሽ ማታ ማታ ማታ ማታ ማታ ማታ አለኝ ፍቅር የማወጋሽ ላግኝሽ ማታ ማታ ላግኝሽ ማታ ማታ ማታ ማታ ማታ ማታ እንዳትቀርብኝ ነይ ስወድሽ ላግኝሽ ማታ ማታ ላግኝሽ ማታ ማታ ማታ ማታ ማታ ማታ መቼም አልጠግብሽ ባይሽ ባይሽ የልቤ ምርጫ አንቺ ስለሆንሽ እስከ ዘላለም ሌላ ባላይ ሽልማት ነሽ ከላይ ከላይ ሳቂ ተጫዎች ምን እንዳዩ ተዋደዱ ነው ሌላ ይሉ ምንም ጭንቀትሽን እንዳይኔ ከኔ ጋር ነሽ ፍቅር የኔ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ጉልፈቱን ፈታ ፈታ ተይውና ፈታ ፈታ ሳቂ ተጫው ፈታ ፈታ ነይ ተነሺና ፈታ ፈታ ከኔ በላይ ነው ፈታ ፈታ የምወድሽ ፈታ ፈታ ደስ ሳይልሽ ፈታ ፈታ ሙች አለቀሽ ፈታ ፈታ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ሌሊ ማታ ማታ ማታ ላግኝሽ ማታ ማታ ላግኝሽ ማታ ማታ ማታ ማታ ማታ ማታ አልጠገብኩሽም በቀኑ ብቻ ላግኝሽ ማታ ማታ ላግኝሽ ማታ ማታ ማታ ማታ ማታ ማታ አለኝ ፍቅር የማወጋሽ ላግኝሽ ማታ ማታ ላግኝሽ ማታ ማታ ማታ ማታ ማታ ማታ እንዳትቀርብኝ ነይ ስወድሽ ላግኝሽ ማታ ማታ ላግኝሽ ማታ ማታ ማታ ማታ ማታ ማታ ሲያምር ምሽቱ እስኪልኝ ዋሸው ወይ ታዲያ ንገሪኝ እርግጠኛ ነኝ ወደሽዋል ካፍሽ ባልሰማ ዓይንሽ ያወራል በይና ጣጥም ፍቅራችንን አመስግን ነው ጌታችንን ማሰከቀኑ የኛ ደስታ ያልኩሽ ለዚህ ነው ነይ ማታ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ሀሳብ ጭንቀቱን ፈታ ፈታ በቃ ተይና ፈታ ፈታ ሳቂ ተጫወት ፈታ ፈታ ፈታ በይና ፈታ ፈታ የነገን ነገር ፈታ ፈታ ለአምላክ ትጠሺ ፈታ ፈታ በዚህ ምሽት ላይ ፈታ ፈታ ፍቅሬ ንገሺ ፈታ ፈታ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር
አስግድ ሰብሰብ ነው አንተ ምን ይላል? እውት ያዘው ታዋቂ ነኔ መድኃኒቴ በፍልሽ ታምሜ ዕዳ ገብቻለሁ ነኔ ሰውነት ነይልኝ ዓለም እሞትብሻለሁ አንቺ ልጅ መላ መላ መላ መላ መላ መላዬ መላ መላ መላ መላ መላ እኔን አዋቂ መላ መላ መላ መላ ማናለ ሌላ መላ መላ መላ መላ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ጤና አዳሜ ጤና አዳሜ በፍቅር ስታመም ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ሲዝል ሰውነቴን ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ጤና አዳሜን ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ፈዋሽ መድኃኒቴን ነይ ነይ ነይ ነይ ነይ ነይ ነይ አባረሽ ከላይ ነኔ ሰውነቴ በፍቅርሽ አክመሽ የሆንሽኝ ጥላዬ ነኔ መድኃኒቴ ወዲህ ወዲያ አይደለም እኔ እስካንቺ ሌላ ነኔ ሰውነቴ መድኃኒት ሐኪሜን ለሰጠሽኝ መላ አንቺ ልጅ መላ መላ መላ መላ መላ መላዬ መላ መላ መላ መላ መላ እኔን አዋቂ መላ መላ መላ መላ ማናለ ሌላ መላ መላ መላ መላ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ ጤና አዳሜ ነይኔ ጤና አዳሜ
አንቺዬ እኔስ ምን ልናገር አንቺስ ምን ሊጠፋሽ ምነው ቀላሉን ታካፍጀዋለሽ ወየው ጉድ ጠብቄ ጠብቄ ቆንኩኛ መራፋሽ እንደው ምን ልናገር አንቺስ ምን ሊጠፍቶሽ ገረመኝ ገረመኝ መንቻን ወይሽ ሲያልፍ ሁሉም ይረሳል አታካፍጂ እባክሽ እድሜ ጋር ያደርግን ቆሞ እንደተመልሽ ካለፈ በኋላ እጅግ ዳቶ አንቺዬ እኔስ ምን ልናገር አንቺስ ምን ሊጠፋሽ ምነው ቀላሉን ታካፍጀዋለሽ ወየው ጉድ ጠብቄ ጠብቄ ቆንኩኛ መራፋሽ እንደው ምን ልናገር አንቺስ ምን ሊጠፍቶሽ ገረመኝ ገረመኝ መንቻን ወይሽ ሲያልፍ ሁሉም ይረሳል አታካፍጂ እባክሽ እድሜ ጋር ያደርግን ቆሞ እንዳይተምልሽ ካለፈ በኋላ እጅግ እንዳትሆን በአየር በመኪና ቢሞሉባት ምድር ከላይ ትኖራለች ንዋይን አርጋ ብድር አወይ አወይ አወይ ነወይ ነወይ ነወይ ፍቅርና ጥላቻ ንዋይ ይቆራበታሉ ደነው ይፈራረቃሉ አንቺ ሰው ልብሽና ልቤ አከራን ይተዋወቃሉ አንቺዬ ለኔ እንዳንቺ ደስታ አኒ በአንቺ እንደኔ ከቶ ይገርማል ብንፈልግ ብንደክም አጀብ ነው ከወዲህ ተገኝቶ መቼም አይቆርበት የጎረቤት ዕቃ ደሞ ያገለግል ብርሌ ቀለቃ ቀንና ሌሊቱ እንዳላልቆረብት ዛሬ ምን ተገኝቶ ማካበል አማረ መቼም ከመቃለል ማካበድ ይሻል እጅግ መንጠራራት አያቀባብር አሁን ለማካበል ስትደረደሪ እድሜ ብሎ ጀሮ ቆመሽ እንዳከሪ
በዓለም በሕይወት በሰላም ቆይትን ለአዲሱ ዘመን አበቃን አበቃን ተስፋ ብርሃን ፍቅር ደስታ ይሆንተና ለኢትዮጵያ ሕዝብ ያለበት እንደገና እንዲሁ እንዲሁ እንዳለን እንዳለን አመት አመቶን ያደርሰን ሳይለየን እንዲሁ እንዲሁ እንዳላችሁ እንዳላችሁ አመት አመቱን ያደርሳችሁ ሳይለያችሁ ሆ ብለን መጣን ሆ ብለን ሆ ብለን መጣን ሆ ብለን እማማ ብለን አባባ ብለን እታረን ብለን ወንድም ጋሽን ብለን እንቁጣጣሽ ብለን አውደ ዓመት ነው ብለን አዲስ ዘመን ብለን አዲስ ዓመት ብለን ይሁን ዘመኑ አዲሱ ዓመት ቡቃያ ያስመራው ይትረፍረፍበት ይሁን ዘመኑ አዲሱ ዓመት ቡቃያ ያስመራው ይትረፍረፍበት ይሁን ይሁን ይሁን ዓለም ይሁን ይሁን ዓለም ይሁን ይሁን ይሁን ዓለም ይሁን ይሁን ዓለም በአገራችን ፍቅር ሰላም ይሁን ይሁን ዓለም ይሁን ይሁን ይሁን ዓለም ይሁን ይሁን ዓለም በዓለማችን ፍቅር ሰላም ይሁን ይሁን ዓለም ይሁን ይሁን ይሁን ዓለም ይሁን ይሁን ዓለም ይሁን ይሁን ዓለም ይሁን ይሁን ዓለም ይሁን ይሁን ዓለም ይሁን ይሁን ዓለም ይሸታል ዶሮ ዶሮ ይሸታል ዶሮ ዶሮ የማምዬ ጓሮ ይሸታል የማር ጠጅ ይሸታል ጠጅ ጠጅ የአባብዬ ደጅ ይሸታል ደጅ ደጅ ይሸታል ደጅ ደጅ አባብዬ ደጅ ይሸታል የጉሽ ጠላ ይሸታል የጉሽ ጠላ መንደሩ በሞላ ይሸታል የጉሽ ጠላ፣ ይሸታል የጉሽ ጠላ፣ ነገሩ በሙሉ ይሸታል ይሸታል ድፎ ዳቦ ይሸታል ድፎ ድፎ ከአጥር ግቢው አልፎ እኔ አበብ ያነበብኩላችሁ መሸሻ ነኝ። በቴክኒክና በራዲዮ የራዳው አቶ አዚዝ በመሆን አብረን እያመሰገንም በሚቀጥለው ሳምንት እስክናገኝ ድረስ ደህና ቆዩ፣ ደህና ሰንብቱ።
ባደይ አበባ ጧት ተነስቶ ባዶ ሆድ ፌጦ ቀምሶ